ልፈትሽብኝ ነው ወይስ ምንድን ነው?
አቤት ልፈትሽብኝ ነው?
ለምን ተነሳ?
ጥርት ጥርት ያለ ድምፅ ነው። ኧረ ስልኬ ዘግቼው ለምን ባትሪ ያልበቃኝ ውጪ ነበርኩ።
የት ነበርክ?
ውጪ ውጪ ቦታ የለውም ውጭው ስሙ yes ውጪ ነው። እንዴት ነው? ሄሎ አቤት
ወይ የት እንዴት ነበር?
ነው? አትሳይዱ
ከማን ጋር?
ለስሴ አውሳይድ ቦ
አውቄዋለሁ።
ምን ነው? ምንድን ነው?
ምንም እሷም ቴክስት አትመልስልኝ አንተም
ኧረ እባክህ እዚህን ዛፍ ላይ እንትን አልከው
አዎ።
እንዴት ነህ?
የት ነህ? ቢሮ ነኝ።
እንዴ ደብረ ሊስ እ፣ ዛሬ ኮል ሴንተር ላይ መስራት ስለነበረብኝ ቢሮ ሆንኩኝ። ማውራት አለብኝ እንደዚህ።
ጨረሳችሁ ከመዝገብ
ምኑ
ባት ቼት ቻት በደንብ አለው እመጣለሁ ምናምን ብሎ ነበር። ድም በመኪና አይቼው ነበር አውርተን ነበር።
አዎ፣ ይመጣል ይላል።
ለማለት ደግሞ ደፈለኩ ገብቷል።
አልገባኝም።
እንዴ ምንም። እሺ።
እ፣ ምን ፈልገህ ነው ማቲ? ክፍያ ምናምን ነው?
እ እ?
ክፍያ ምናምን ነው?
ለምንድን ነው ክፍያ የምትለው? ግን አይ አልቆየም።
ለምን ጠየቅከኝ ነው የምልህ እኮ ግራ ጋ- ጋባኸኝ እኮ።
እሺ፣ ይቅርታ። አዎ እሱም አለ አናግረውስ እሱም አናግረዋለሁ።
እሺ፣ ቻው።
ጨርሰናል እኮ።